hello ጤና ይስጥልኝ ድምፅ ምናምን
ካርድ ለመግዛት ፈልጌ ነበር።
ምናምን ይቅርታ ይቻላል ይቻላል።
የኮሜዲያን እሸቱን እንትን ካርድ ማምጣት ፈልጌ እ፣ ነበር።
ከዚህ አሁን ወንበራሽ stand up comedy ውን መፍ- መካፈል ፈልገው ነው ወይስ አዎ የኢትዮጵያ? እሺ ነገ መጋቢት 14 ከ12 ሰዓት ጀምሮ ነው። ትኬቱን እዛው ማግኘት ይችላሉ። CMC Economics Association ህንጻ።
እሺ፣
እሺ ስሙትን ይንገሩን። ቀድሞ ቦታ በመያዝ ይመዝግቡት። ሄሎ ሄሎ